Hello. Ouais. Hello. ወይ ምን አልክ? ወይ ሰላም ሰላም ነው።
እግዚአብሔር ይመስገን።
አለን ከቢስ ቤት ነበረ።
እሺ በስልክ ማን ነው ቴሌግራም ላይ የሚያዋራን? ይቅርታ ተስፋ ነው ወይ ዝናቡ?
ዘነበ ነው።
ኦኬ ዘነበ ነው። አንተ ዘና አንተ ተስፋ ነህ?
አይ እኔ ዘነበ ነኝ።
እ ዘነበ ነህ?
አ እሺ ዘነበ ሰላም ነው።
አሎ ደህና ነኝ።
አ- አለ እንዴት ናቸው? ይሄ እንትኑ እንደግ የምታወሩበትን መንገድ የፎርማል ብታደርገው ጥሩ ነው። እሺ ማለት አ፣ ትናንትና የተጻፈው ምናምን ደስ አይልም።
ምን ተጽፎ ነው?
አይ ተጽፎ ነበር እኛ ጥፍተነው ነው።
ምንድን ነው?
ኑ አይ ጠፍቷል። ላይክ አሁን ጠፍቷል። እኔ ማየት አልችልም እውነት ለመናገር ግን እንደዚህ ኮምፕሌን አለ።
እሺ እሺ፣ ኧረ ችግር የለውም።
ስለዚህ ፎርማል ያው የስራ ቦታ ስለሆነ ሁላችንም እዚህ የተገኘ ነው ልንሰራ ነው እና አ ስለዚህ የምንጽፍበትን ሁላችን የሚያገናኝን ስራ አይደለም።
ኧረ ስራ ነው፣ ችግር የለውም። ምን ተፈጠረ ግን?
ያ እየጻፉን አጥፍተውታል፣ ግን ኮምፕሌን ደርሶኝ ነው ነው። ስለዚህ ያው እሺ።
ልክ ስትናገሩ ማለት እ፣ እንትን ነው like እንዴት ብዬ ላስረዳክ? እናንተ ጋር ካልጠፋ ማየት ትችላለህ ቴሌግራም ላይ የተጻፈው እሺ፣ አይ ግራፊክስ እንዲጫን እያወራሁ ነበር በስልክ።
አ፣ ኑ ወረፋ በስልክ አይደለም፣ ብዬ ነበር።
አይ በቴሌግራም ኧረ በቴሌግራም እሺ እሺ፣ በሽ ዘነበ ቴንክ ዩ ኧረ ችግር የለውም።